ጤና ይስጥልኝ ከቢጃ ኢትዮጵያ ነበረ ምደውለው። ከቢጃ ኢትዮጵያ ነበረ ምደውለው። አሁን መስመር ተቋርጦ ነው። ጋዝ ማዘዝ ፈልገው ነበር። ከቢጃ ኢትዮጵያ ነበረ ምደውለው። ጋዝ ማዘዝ ፈልገው ደውለው ነበር እኛ ጋር
ምን ምን ፈልጌ
ሲወቱ ጋዝ ብለው ደውለው ነበር እኛ ጋር እ? ኦክሲጅን ኦክሲጅን ብለው ነበር። አዎ
አዎ።
አልደወሉም።
ምን አ- በ- አልደ- አይሰማኝም ድምፅሽ።
እሺ ደንበኛችን አሁን እ፣ ደውለው ነበር አይደል? ወደ ቢጃ መስመር ተቋርጦ ነው።
ቢጃይ ደውዬ- ቢጃይ ደውዬ ነበር። አዎ።
ውክል ተራራ ግሮሰሪ ብለው እያስመዘገቡ ነበር። አሁን ማለቴ በደቡብ በጣም
ትንሽ ተንቀሳቅሰው ያወሩኝሽ።
ምናሽን የቆይ ለውሻ ዙሪያ ወይም